ጤና ይስጥልኝ ዶክተር ጤና ይስጥልኝ።
እግዚአብሔር ይመስገን።
የ YouTube ስልጠና ነበር ለመውሰድ ነበረ።
ማን አለኝ? ይቅርታ።
የ YouTube ስልጠና
ለጊዜው አሁን ምዝገባ ጨርሰናል።
መቼ ተጀምሮ?
መጋቢት ሁለት
እ?
መጋቢት ሁለት ነበር class የጀመረ
አሁን መቼ ነው የሚያልቀው?
class ሊጨርሱ ነው።
እ?
class ሊጨርሱ ነው።
እና ቀድማችሁ ነው የመዘገባችሁት?
አይ አይደለም፣ አሁን ላይ እ?
ምዝገባ ጨርሰናል።
አሁን ቀጣይ የሚገባው ቀጣይ next የሚገቡት ላይ ነው ምዝገባ የጨረሳችሁት?
ቀጣይ የሚገቡትኝ ቀን አልተወሰነ መቼ እንደሚጀመር ማለት ነው።
እኮ ምዝገባ ጨርሰናል ስትይ አልገባኝም ብዬ ነው።
አሁን ማስታወቂያ እዩታል አይደል? እርሶ የካቲትና መጋቢት የተላለፈ ማስታወቂያ ነበር እርሶ ያዩት ማለት ነው። እሱን ተማሪዎች እየተማሩ ስለሆነ ለጊዜው አሁን ምዝገባ ይጀምራል።
እኮ የዛኔ ስደውል አሁን class ተጀምረዋል አልሽኝ ተባልኩኝ።
አዎ።
ከዛ አሁን ቀጣይ ማስታወቂያ አሁን አለ የሚጀምር ከዚህ ከተሰጠ ከአሁን ካል- ከሚጨርሱት በኋላ አዎ አዎ
መቼም አካባቢ ልደውል
እርግጠኛ አይደለሁም። ማስታወቂያ ይከታተሉ።